ጤና ይስጥልኝ ChipChip።
ሰላም ናችሁ?
ሰላም እኔ የምልህ ትናንት አዝዤ ዛሬ አይመጣልኝም? በእናትህ ይመጣል። ዳረ ትናንት ነው የታዘዘ ከሆነ በጊዜ ነው የሞላው እንትኑ group ኡ።
እኔ እንጃ ሰዓት አላየሁም ነበር። እስኪ ታይልኛለህ ዛሬ መ- መውጣት አለመውጣቱ?
እሺ እሺ፣ በዚህ ቁጥር ነው።
በ- እ፣ አዎ አዎ፣ በዚህ ቁጥር እሺ እሺ።
እንደው ብትልኩልኝ ባለ ውለታዬ ነበራችሁ።
አዎ፣ ወ- ቀይ ስሩ ወጥቷል፣
እሺ እ፣ ቃሪያውም ወጥቷል። ኮድ ደርሶታል አይደል?
ቃ- እንትን ሽንኩርቱን ነበር የምፈለገው በጣም Okay፣ እስኪ check ላድርግለት። ሽንኩርቱ ሽንኩርቱም ወጥቷል። አስራ ስድስት ኪሎ ነው አይደል?
አዎ።
አዎ ወጥቷል። ሽንኩርቱም ወጥቷል።
ስለዚህ ዛሬ ይመጣልኛል።
አዎ ይመጣል። ከእንትኑ ውጪ ሁሉም ይመጣል። ከ wipes ውጪ wipes አረ ነው ችግር የለውም። አረ ወይ እሱን አለ አ- እና ድንች ችግር ደግሞ የለም።
ድንች ደግሞ አንድ ሰው ይጎላል። እሱን አዎ ኮምፒውተር አዎ። እሺ አሁን እሞላለሁ። እሺ ወይዬ ሌላው ይመጣል።
አመሰግናለሁ በእውነት እሺ እሺ መልካም ቀን።
ላኩልኝ።
እሺ እሺ